አንድ ያላስገባት አለ። ግቢና አስገቢያት። እሺ ማለት
በሀያ ሶስት በሶስተኛው ወሬ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር ምደውሎት።
እሺ ሰላም ነው ወይ?
ሰላም አለን order አለን።
አድርጋ ያልመጣ አይተማለሁት።
አዎ ይሄ strawberry strawberry በሀያ አራት order ያደረጉት ነው።
አዎ አዎ።
እሺ የት ነበር location ኑ?
location ፖስታ ቤት head office ነው።
አዎ።
እሺ ነገ መቀበል ትችላላችሁ።
አይ ሰኞ አድርጉልን። አ እሺ የሉም ታውቂያለሽ group ኦቼ።
እሺ። ስለዚህ እሁድ ደውለው ያስታውሱን ከይቅርታ ጋር
አሀ በዚህ ልደውልልሽ።
ከዚህ ይደውሉልን።
በቃ ትኖራላችሁ ማለት ነው። የቢሮ አዎ።
ስልክ ነው ብዬ ነው።
አዎ በቃ አዎ።
በዚህ ደውዬ ሰ- እሁድ ነው ነገር እንገርሽ።
እ ሳይሆን እሁድ ይደውሉልን እሁድ።
ሰኞ እንዲላክ እንዳደረግ በጣም አሪፍ፣ በጣም አሪፍ። እሺ እሺ እሺ እናመሰግናለን። መልካም ይወት እሺ